ሰላም ጤና ይስጥልኝ። ቤት ከላምጠኝ የምወደው
አንተ ነበረ እስቲ ቤት ቢት ኦንላይን ቆርጬ ነበር እንትን ብዬ ነበር አካውንት ከፍቼ ነበር እሺ
እና ፓስወርድ ቴክስት ያደረገኝ ቴክስት ነበረ ሰፈር ነበረ ኤጀንት
ላልከኝ ቅርታ
ከእናንተ ኤጀንት ነበረ ከፍቼ ነበረ እሺ
እና password ኡ ምናምን ነገር ሳትገባው አልሰራልኝ አለ።
የት ነው agent ኡ? ስም ማን ነው?
ዮሐንስ ነው የሚል ዮሐንስ ጎንደር።
ዮሐንስ ጎንደር
አ እኮ እሱ ይደውልልን ብለን ነበር አይደል? ቅድም እኮ ነግረነዋል።
አራ ነበር የስልክ እኮ ነው የስልክ ነው።
እሺ አንተ ነው የደወልከው ቅድም? ቅድም ይደውልልን አልደ- እሱ እሱ contact ያድርገን። እሺ ለእሱ ነው እኛ የምንልከው፣ በእሱ በኩል ነው የምንልከው።
አንቺ
እሺ አመሰግናለን። እሺ መልካም ቀን።